ጤና ይስጥልኝ ሁሉ ስፖርት ነው እባኮ ምን ልርዳዎ
ጤና ይስጥልኝ እንትን deposit ና ለማድረግ ቴሌ ብር ለምን አይሰራም የለም
ትንሽ technical የሆነ ችግር ገጥሞን ነው ሌላ አማራጭ ስላለ አሁን በምነግሮት አማራጭ ማስገባት ይችላሉ
አዎ እሺ የትኛው ነው HelloCash ቁጥር የያዙ አይደለም በቴሌ ብር ነው
okay በቴሌ ብር ስልክ ነው የሚቻልበት እነግሮታለሁ እ ከዛ ወደዚህ ስልክ deposit ያደርጉና እ ደረሰኙን በቴሌግራም ይልኩልናል ኦኬ ከዛ ሲገባ እኛ ደግሞ እናሳውቆታለን ማለት ነው እሺ ንገሪኝ ዜሮ ዘጠኝ ሰላሳ ሁለት
ሁለት ሰላሳ አምስት ሰላሳ
በወረቀት የያዙ ሁለት ቁጥር ነው የምነግሮት
ነው የቴሌግራምን ቁጥር እነግሮታለሁ okay እሺ አንድ ስናገኝ እሺ ንገሪኝ አሁን
ዜሮ ዘጠኝ ሰላሳ ሁለት
እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት ስልሳ ስድስት እሺ ይሄ የቴሌ ብር ነው ፍትህ አምላክ ማርጌ ይባላል
እሺ ቴሌብር ፍትሃዊነት ፍትህ አምላክ እሺ ፍትህ ያኛው አምላክ ነው የቴሌግራም ደግሞ ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አዎ አመሰግናለሁ የሚልኩት ምንድን ነው ደረሰኙን ሙሉ ስሞትንና ሁሉ ስፖርት የሚጠቀምበትን ስልክ ቁጥር okay እሺ እሺ እሺ እሺ thank you thank you አመሰግናለሁ እሺ